ወደ ባሻው ምን ይውጠኝ ነበር በሰው አገር ባትኖሪ ከጎኔ አልችልም ነበር የበላ ድሪ ጠቅልዬ ልኖሪ ፍቅርሽ ባይሆነኛካ የት ሆን ነበር በስደት ጋር ወደ ባሻው ምን ይውጠኝ ነበር በሰው አገር ባትኖሪ ከጎኔ አልችልም ነበር ውየበት ላድር ጠቅልዬ ልኖር ፍቅርሽ ባይሆነኝ ከኑሮ ሸክም ጋር ሲጫን ብቸኝነት ሲነሳ ጤንነት ናይጣል የሰው አገር ወፈፍ የሚያረገው ጭምት የሚያብድበት የሰው ፊት ወላፈን ሲፈጅ ግርፋቱ ባይተዋርነት ብለሽ ካንድ ብርቱ ሁለት መድኃኒቱ ባንቺ ቆሟል ቤቱ እያጽናናሽ እያረጋጋሽ የምታረሳሽ በሰው አገር አንቺው ነሽ ያለሽኝ እያጽናናሽ እያረጋጋሽ የምታረሳሽኝ የትም የትም አንድ ነሽ ያለሽኝ ያገሬ ልጅ ፍቅርቴ እፎይንካሽ እምቤቴ የአይኔ ስስቴ የአገሬ ልጅ ፍቅርቴ ክፋይንካሽ እምቤቴ ያይኔ ስስቴ እንዴት ሆን ነበር ከስደት ጋር ወደ ባሻውን ምን ይውጠኝ ነበር በሰው አገር ባትኖሪ ጎኔ አልችልም ነበር ውየበት ላድር እቅልዬ ልኖር ፍቅርሽ ባይሆነኝ ቀር እንዴት ሆን ነበር ከስደት ጋር ወደ ባሻውን ምን ይውጠኝ ነበር በሰው አገር ባትኖሪ ከቦ አልችልም ነበር ውየበት ላድር ጠቅልዬ ልኖር ፍቅርሽ ባይሆነኝ ቀር የሚስጥር የዋሻ የአገር ናፍቆት ህመም ብሶት ማስታገሻ የእናት አገሬ ልጅ የእንባዬ ማበሻ የሐዘኔ መርሻ አንቺ ትብሽኔ እየተባባሉ እየተረዳዱ ህይወትን መጋራት ልብን ከፍ ማስጠት እንዲህ ነው ሲወዱ እያጽናናሽ እያረጋጋሽ የምታረሳሽ በሰው አገር አንቺው ነሽ ያለሽኝ እያጽናናሽ እያረጋጋሽ የምታረሳሽኝ የትም የትም አንድ ነሽ ያለሽኝ ያገሬ ልጅ ፍቅርቴ ክፋይንካሽ እምቤቴ ያይኔ ስስቴ ያገሬ ልጅ ፍቅርቴ ክፋይን